ሄሎ
ሄሎ ደህና ዋላችሁ።
ሰላም፣ ዋሽንግተን ህክምና ማዕከል ነው የምንረዳዎት?
ነ- መቤት እንትን ቀጠሮ ለመያዝ ነበር ነገ ዶክተር ተፈራ ጋር እሺ ይቻላል።
እ፣ ያለፈው ሮብ ይዤ ነበር። አጋጣሚ ከሀገር ውጭ ወጣሁኝና አልመጣሁም።
ካርድ አለች ከገብት ታክሞ ያውቃሉ?
አለኝ አዎ አለኝ ዜሮ ዘጠኝ አስራ አንድ ቋት እንዲ ያውቃሉ። አንዴ እሺ፣ እሺ ማየ
ዜሮ ዘጠኝ ስንት አለኝ?
አስራ አንድ እሺ ስልሳ ሰባት እሺ ሀምሳ ስምንት እሺ ስልሳ ሶስት
እሺ ስም አለበት አክበረት ባይሬ።
ይዞሎታል። እሺ እሺ ማየ ነገ አስራ አንድ ሰዓት አይደለ ዶክተር ነው ያው። እሺ ማየ አመሰግንሻለሁ። እሺ እሺ